ጤና ይስጥልን ብስክሌት ረዴት ነኝ።
ከትላንት ወዲያ ዘጠኝ መቶ አለቀቀን።
ምንድን ነው የሚለው አንተ ጋ ወንድሜ?
እ?
አንተ ጋ የሚለው ምንድን ነው? process ላይ ነው ነው የሚለው?
አዎ።
አዎ ትንሽ ጠብቀው እሺ፣ እየተስተካከለ ነው።
እሺ ምን ያህል
አላወቅንም ግን እየተስተካከለ ነው። እሺ ትንሽ ታገሱን፣ ይቅርታ በጣም መልሼ ልደውል?
ካልገባልን ትንሽ ቆይታ። አዎ አዎ።
እሺ አላለም። እሺ